ሄሎ ጤና ይስጥልኝ ከፍሊንትስቶን ነው የደወልኩሎት አሁን ደውለው ነበር ለምን?
ፍሊንትስቶን አዎ። አዎ ሰማንያ ብዬሽ ነበር። አሁን ስምንት ላይ ደውለው ብዙ ነበር ነው። ኢንፎርሜሽን ክፍት እንዳለ ማወቅ ቢ ስለሆነብን ነው ይቅርታ አይ- እሺ።
ሪሰርቭ- የቤቱ ሄሎ፣ ነው ይቅር- ይቅራል። አዎ ፒፒ ቤቱ።
የቤቱና የፊዮኑን ነው ሊንክን ያለው ነው አይደል?
አዎ የት አካባቢ ነው የፈለጉት እኔ የፈለኩት
የት አካባቢ ነው?
ምንድን ነው እ፣ ወደ ይታ- እየተቆራረጠ ነው። ወደ ውጭ ወጥቻለሁ።
አዎ።
ምን አልከኝ? ምንድን ነው ያልከኝ? ሄሎ የት አካባቢ ያለው site ላይ ነው የፈለጉት ቦታ ነው ቦታ ነው መምረጥ አዎ፣ ቦታ።
ይቻላል እ?
እ፣ መምረጥ ይቻላል ቦታ የት ቦታ እንደፈለጉ አዎ ወደ አስር የሚሆኑ site ኦች ስላሉን ያው እ፣ ቀረብ ያለውን ከእሱ ውጭ ጋር
አሀ እሺ አይ ቅ- ቅድመ ክፍያው ስንት እንደሆነ ለማወቅ ነው እኮ እኔ የፈለግኩት እ፣ ማለት ቅድመ ክፍያው ስንት